Hello ጤና ይስጥልን ደምሲቲዩ ነው።
እሺ አመሰግናለሁ። የ YouTube ስልጠና መመዝገብ ፈልጌ ነበር።
ይቅርታ አራተኛ ዙር የ YouTube ስልጠና እየመዘገበ አዎ።
ነው። ስምዎት አዎ ማን ልበል?
አረጋወይን ወንደሰን
አረጋዊማ አረጋወይን ወንደሰን አረጋወይን
እሺ እሺ፣ ኬ- እ፣ ስልክዎትን ይነግሩኛል?
ዜሮ ዘጠኝ አንድ አንድ እሺ ሀምሳ አራት
እሺ ሀምሳ አንድ እ፣ ዘጠና ዘጠኝ
እሺ ከየት አካባቢ ነበር የደወሉልን?
መገናኛ I mean ሰሚት ሰሚት
እሺ ነው
ከሰሚት መኖሪያዎትና አ አዎ አዎ መኖሪያ ሰሚት እሺ ማስታወቂያው ከየት በጣም ይቅርታ ማስታወቂያውን ከየት ነበር ችግር ያዩት?
የለም። ማስታወቂያውን TikTok ላይ ነው ያየሁት። የራሱ የሰራውን ማስታወቂያ እሺ የሰራውን እሺ በአካል አንቺ ኦንላይን ለመማር ያሰቡት?
በአካል
እሺ የሶስት ወር ኮርስ ነው።
እሺ
የሶስት ወር ኮርስ ነው። በሳምንት ሶስት ቀን ከ- እሺ መች በሳምንት መች ሶስት ነው ቀን ከሰ- እስከ ሰኞ ሰኞ ማክሰኞ ሰኞ ሮብ ወይ ደግሞ ማክሰኞ ሐሙስ ቅዳሜ ነው class ኡን የምንሰጠው ከአስራ አንድ እሺ ተኩል እስከ ስንት አንድ ሰዓት ተኩል ላይ ነው ባለውና ማታ ከአስራ አንድ ከአስራ አንድ ተኩል ተኩል እስከ አንድ ተኩል እሺ የት ነው ቦታው
ቦታው ሀያት ተስፎ ሲኒማ እሱ ሲኒማ
አዎ እሺ መች ነው የሚጀመረው በሁለት የካቲት ሀያ አምስት ሰኞ የካቲት ሀያ እንጀምራለን።
አምስት አይ ሰኞ የካቲት ሀያ አምስት ሰኞ አዎ።
እሺ። ክፍያውን ስመጣ ነው የምከፍለው ወይስ አሁን ነው መክፈል ያለብኝ አሁን እየመዘገብኩት ነው። በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ እሺ የምንሰጠው credit hour ሀያ credit hour ነው እሺ
አስራ አምስት ሺህ ብር ማለት ነው። እርስዎ ግን መቼ ሊመዘገቡ አሰቡ?
አ- አስር ሺህ ብር ሰምቼ ነበረ ጨምሮ ነው አሁን ተስተካክሎ hello አስር ሺህ ብር ነበር ወይ አስር ሺህ ብር መቼ ነበር የሰማሁት ሊመዘገቡ አስ- አስር ሺህ ብር የሆነው እስከ የካቲት ሀያ አምስት ለሚመዘገቡ ተማሪዎች ብቻ ነው። discount ላይ ስለሆነ እስከ የካቲት ሀያ አምስት
እስከ የካቲት ሀያ አምስት ለሚመዘገቡ ተማሪዎች
አዎ እኮ እኔ ታዲያ ከዛ ሳልም የተመዘገብኩት እሱ discount ኡን እንትን አይለኝም
ተመዝግበዋል። አይ ነው እ account ላይ አስገብተው screenshot አድርገው ቴሌግራም ላይ ለላከልን እኮ አሁን ተመዝግበዋል።
ልካለ አልተመዘገብኩም ግን አሁን ማድረግ አልችልም አሁን ብችል ይቀጥላል
እ
ይችላሉ። አሁን አ ካረጉ አሁን አሁን አደርጋለሁ ካረጉም ይችላሉ። አሁን አስር ሺህ ብር ይከፍሉና በ አ ይቻላል በሰባ አምስት ቤቱ ስልካችን አ በአካል ላይ ኦንላይን ነው ተማሪ የሚለውን ጠቅሰው አ ይልኩልናል።
እሺ እሺ ልካለሁ እሱን እንደዛውን account አዎ፣ ንገረኝ በሰባ አምስት ቤት አሁን account በዚህ ስልክ text ላርግሎት text አድርጊልኛው
text አረግሎታለሁ። አሁን በደወሉበት ስልክ ሰኞ አ አዎ፣ ሰኞ ከዛ class እንጀምራለን። እስከዛም አ ግን እሺ እልካለሁ አሁን ንገሪኝ በሱ ከዛ አረጋዊን በዛ በአስራ ነኝና ሶስት ቤት ስልኮትን አዎ ይነግሩኛል።
አዎ እሺ ዜሮ ሀምሳ ዘጠኝ አንድ አራት አንድ ሀምሳ አራት ሀምሳ አንድ እሺ ዘጠና ዘጠኝ
እሺ text አድርጌ እሺ ተውሎታለሁ። በዚህ በዚህ ቴሌ እ፣ ከዛ በዋትሳፕ በዛኛው አይነሳም እየሞከርኩኝ ነበርና
ያው ስልኩ ሳይነሳ አይነሳም ዝም ብዬ ቀጥታ ቴሌግራም ላይ ተደጋጋሚ ልላክ እም ቴሌግራም ላይ ስምዎትንና በአካል ተማሪ መሆኑን ገልጸው ይላኩልን።
እሺ እሺ አመሰግናለሁ ላክልኝ ላክልኝ እሺ እና ልክ የለውታለሁ።
እሺ እሺ እናቴ አመሰግናለሁ እናመሰግናለን። መልካም ቀን።
እም